እኔ ስቴድ ነኝ ባኮብድጃ
ሰላም ነው። አሁን ላይ በዚህ በአሪፍ ፔይ ላይ ብር ልኬ ነበር ነው ሁለት መቶ ብር እሺ
ከቴሌ ብሬ ላይ ቆርጧል። ግን እናንተ ላይ ዲፖዚቱ ላይ የለም ሳዩ አየር ላይ ይሁን አላወኩም።
እሺ ከቴሌ ብር ዲፖዚት ነበር ማድረግ የፈለጉት
አሪጌ ነበርና ወደ እናንተ ማለት ነው እሺ ወደ ምን ቤቲንግ
ወደ አሪፍ ፔይ ያለ አይደለ ኬክስ ላይ ማለት ነው አ ወደ ትዊክስ ስፖርት ማለት ነው በአሪፍ ፔይ አ አ
መቼ አሁን ነው የሞከሩት መቼ ነው የሞከሩት ደንበኛችን ድምፆት ይቆራረጣል ደንበኛችን እየሰሙኝ ነው መስመር ላይ ያሉ ደንበኛችን ድምፆት ይሰማኛል። በአንቺ እሺ፣
አይሰማም?
አሁን ይሰማል መቼ ነበር የሞከሩት አሁን ይሰማል
አዎ፣ ዛሬ ዛሬ ነው ዛሬ ዛሬ ነው እሺ ስሞትም አልበል አዎ። ሐሰን አህመድ ስሞትም አልበል ደንበኛችን
ሐሰን አህመድ ሐሰን አህመድ
ሀሰን አህመድ ስልክ ቁጥር በዚህ ነው የሚጠቀሙት ለቴሌ ብርም ለቤቲንጉም ደንበኛችን ሰምተውኛል በዚሁ በአርባ አንድ መጨረሻው ማለት ነው ድምፁ ትንሽ ርቋል እሺ በቴሌግራም በምነግሮት ስልክ ቁጥር በቴሌግራም screenshot አንስተው ይልኩልኛል ከቴሌ ብር የገባሉት message አለ አይደል
ያለሽ ወይስ ትልክልኛለሽ?
ደንበኛችን መስመር ላይ አሉ
አዎ አዎ
እ ካሉበት እሺ አሁን ይሰማል አሁን በምነግሮት ስልክ ቁጥር በቴሌግራም screenshot አንስተው አዎ።
ይልኩልናል እሺ ስልኩን ንገሪኛ ስልክ ቁጥሩን የያዙ ዜሮ ዘጠኝ ዘጠና ሁለት ዜብ ያዝልኝ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አንድ
ሀምሳ አምስት
ሀምሳ አምስት
አዎ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ስሞትን ይጻፉና እ አዎ ይላኩልን
screenshot አድርጌ በዚህ ስልክ
ደግሜ ልንገሮት ቁጥሩን
አይ ስልክ ቁጥር ይዣለሁ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ልክ ነው ደንበኛችን screenshot አንስተው ከቴሌብር የተላከሉትን text message ይላኩልን
አይ ስንት ብር ነበር deposit ያደረጉት ደንበኛችን ሁለት መቶ ብር
እሺ መዝግብ ይሎታለሁ ለሚመለከተው ክፍል አስተላልፍ ይሎታለሁ screenshot ኡን ይላኩልን እሺ እሺ እሱ ጋር ያለውን ጨርሽ ነገር አለ
የለም የለም ይሄን ነበርና እሱን ጨርሽልኝ
እሺ እሺ እሺ አመሰግናለሁ ይላኩልን ደንበኛችን እንድናስተላልፍሎት መላክ አለቦት እሱን screenshot ኡን ስለደወልን አመሰግናለን። አገልግሎት ይላሉ ስናስባስተካይ ከሚሰሩ ድምጽ ባያስቀምጡ መልካም ቀን።